በጤና ስለ
ሄሎ ሄሎ መርካቶ የገበያ ማዕከል ያላችሁት ምንድን ነው? ብልን ስሮምስ
ልደታ መርካቶ የገበያ ማዕከል ነው። ቦታውን ፈልገውት ነው?
አዎ አዎ
ኦኬ እሺ። እ፣ ልደታ ፍርድ ቤት ያውቁታል? ከፍተኛ ፍርድ ቤት አረ መርካቶ የገበያ ማዕከል ያላችሁት ሌላ ሌላ መርካቶ የገበያ ማዕከል ህንጻ ማለት ምዕራብ ላጠገብ ነው።
ልደታ መርካቶ ገበያ ማዕከል ማለት እ፣ ልደታ ፍርድ ቤት የተወሰነ እንደሄዱ ዳሽን ባንክ ወይም ደግሞ አዋሽ ባንክ እንዳገኙ ይሄ መስኮት መስኮት ያለው ትልቁ ህንጻ የለም
ልደታ ነው እንደ እሱ ጋር ልደታ ነው አይደል?
አ ልደታ ልደታ- መርካቶ የገበያ ማዕከል እኮ የሚለው ደግሞ እዚህ እንትን አለ። የስንት እ፣ መርካቶ ነው የገበያ ማዕከል ነው። እና የገበያ ማዕከል አዎ መርካቶ የገበያ ማዕከል ነው። አሁን እዚህ ምዕራብ ወለጋ አጠገብ ያለው አሁን እናንተ የምትሉት ልደታ ነው ማለት ነው።
አዎ ልደታ እ፣ ልደታ ፍርድ ቤት አካባቢ ያለው ማለት ነው ወይ ደግሞ ከዚህ በፊት ደውለው ነበር መረጃ ወስደዋል መረጃ ወስደዋል ከዚህ በፊት ከዚህ በፊት መረጃ ወስደዋል ሄሎ